ሀይል
አቤት ታሪፍ ቤት ነው እየደወልኩ ያለው ደመያችን ትናንትና ደውለው ነበረ
አዎ አዎ ደው ደውዬ ነበር አዎ የሚፈልጉትን ግልጋሎት አግኝተዋል
እ የሚፈልጉትን አገልግሎት አግኝተዋል
አላገኝም አላገኝም ብር አልተመለሰም ገና
እሺ ደመያችን በዚህ ስልክ ነው በሌላ ስልክ ቁጥር ነበር ያስመዘገቡት እኛ ጋር አስራ አንድ ብር ነው አስራ- አስራ አንድ ቤት ነው አስራ አንድ
እሺ ዜሮ ዘጠኝ አስራ አንድ
ሰማንያ ስምንት
ሰማንያ ስምንት
ስልሳ ስምንት ስልሳ ስምንት ሀያ ስድስት
አንድ መስመር ላይ ጠብቁኝ እየፈለኩለት ስለሆነ ነው ደመያችን አንድ መስመር ላይ ጠ- ዜሮ ዘጠኝ አስራ አንድ ሰማንያ ስምንት ስልሳ ስምንት ሀያ ስድስት ነው አይደል አዎ ስሞት ማን ልበል
መሐመድ አቡበክር ዑመር
screenshot ልካውልን የነበረ ደንበኛችን
እ
screenshot ልካውልን የነበረው በቴሌግራም አዎ አዎ በቴሌግራም ትልቆላ
ቴሌግራም ላይ ስሞት ማን ነው የሚለው
ቴሌግራም ላይ ስሙ መሐመድ አቡበክር ነው ይላል።
አሁን በነገሩኝ ስልክ ቁጥር ነው ቴሌግራሙ
አይደለም አይደለም አስራ አንድ ቤት ይላል
በአስራ አንድ በነገሩኝ ማለት ነው በአስራ አንድ ቤቱ እ አሁን በነገሩኝ በአስራ አንድ ቤቱ ነው ቴሌግራሙ አ- አዎ አዎ አ- አስራ አንድ ሰማንያ ስምንት
እሺ ምን ነበር ያጋጠሙት
ያጋጥሙት ያው ተባ ጌም ላይ ደንበኛ ነኝነት ስትዋት ነኝ ጌሙ ማለት ነው ተባ እሺ ከየት ወዴት ነበር ታዲያ ያስተላለፉት ኪሎ ብር እ
ከየት ወዴት ነበር ያስተላለፉት
ቴ- ቴል ብር እ፣ ወደ ኪው ኪው ብር ማለት ነው ለ- ለመቻወቻ ማለት ነው
ከቴሌ ብር ወደ ኩዊክ ብር ነው የላኩት ኩዊክ ቤት አዎ።
ነው ኩዊክ ብር ነው አ አ ኩዊክ ቤት
አ እሺ ስንት ብር ነው የነበረው
መቶ ሀምሳ አንድ ብር አንድ ጊዜ ሀምሳ አንድ ብር በተከታታይ ሀምሳ አንድ ብር ሀምሳ አንድ ብር መቶ ሁለት ብር ማለት ነው
አሀ፣ ሁለት ጊዜ ሀምሳ አንድ እና ሀምሳ አንድ እያደረጉ ነው የላኩት ሁለቱም አዎ።
አልገቡ
አዎ የሁለቱንም screenshot ልካውልናል
አዎ እሺ የሁለቱም መቼ ነው የነበረው
እ መቼ ነው የነበረው ትናንትና ማታ አስራ አንድ ሰዓት አካባቢ ከአስራ ሁለት ሰዓት እስከ አንድ አካባ- አንድ ሰዓት ብዙ ጊዜ ትናንትና ማለት ነው።
ማታ አዎ ቴሌብር የሚጠቀሙት በአስራ አንድ ቤቱ ነው
አዎ በአስራ አንድ ቤት ነው አስራ አንድ ቤቱ ነው እሺ ደንበኛችን screenshot ኡን በድጋሚ ሊልኩልን ይችላሉ ላስቸግረውት እንችላለን። ችግር የለም። አሁን እልካለሁ ሁሉ እሺ ደንበኛችን እናመሰግናለን በእኛ በኩል አይተን ስንጨርስ እንደውለን እናሳውቆታለን
እሺ እሺ እሺ እሺ፣ እናመሰግናለን።
እናመሰግናለን መልካም ቀን